hello message ገብቶ ነው የደወልኩት። message ገብቶ message ገብቷል።
አዎ message ገብቶ ነው የደወልኩት።
okay እሺ፣ ቁጥር ተልኮልህ ነው?
አዎ ተጠቅሶልኝ።
እሺ እሺ፣ ምን የሚል ነው?
ኧረ ብቻ ያው ቁጥሩን ስምንት ስምንት ሀያ ሶስት የሚለው አብሮ ገብቶ አገኘሁት። ሞከረው ሰራ።
okay እሺ እሺ፣ በቃ እሺ
ይሻላል